አርባጺ አራራይ ቤት ዘይገለብቦም እዚህ ላይ ይገባል። እግዚኦ ማርህነ ክርስቶስ እግዚኦ ማርህነ ክርስቶስ እግዚኦ መሃረ እግዚኦ መሃረነ ክርስቶስ ጎዳና ሰዓሊ ለነ በሚያደርገው ማለት ነው። እግዚኦ